ጤና ይስጥልኝ ሁሉ ስፖርት በኮም ልርዳዎት?
ሰላም ጤና ይስጥልን። withdraw ለማድረግ በቴሌብር ያለው option ጠፍቷል እንዴ?
አዎ ለጊዜው የለም። withdraw ፈልገው ነው አዎ ሌላ option እያስ- እያዘጋጀን ስለሆነ ስልኮት ይሄ ከሆነ ይሄንን ልመዝግበው እንደውል።
ይመዝግቡት። ምን ያህል ጊዜ የሚፈጅ ይመስሎታል ይመስልሻል?
እ፣ አሁን የቴሌ ብሩ ትንሽ ስለሚቆይ በሌላ አማራጭ እንዲጠቀሙ ለማድረግ ነው አሁን ስልኮትን እየጠየቅኩት ያለሁት።
በቃ ጥሩ።
እሺ፣ በዚህ መዘግበውና እንደውልሎታለን።
እሺ፣ እሺ፣ በጣም እሺ፣ አመሰግናለሁ።
መልካም ቀን። እሺ።
Bye.